ጤና ይስጥልን Hello እና ማርካት
Hello አቤት
እ Hello
አቤት
ምን ልርዳችሁ
እ የደወልኩበት ከምን ነበር?
ዋሽንግተን የህክምና ማዕከል ነው
እ
ዋሽንግተን የህክምና ማዕከል ነው ምን ልርዳችሁ
ነው እንዴ? ኦኬ ሄሎ አቤት
ሄሎ
አቤት አ ይስታ